ጤና ይስጥልን። ቤት ቤት ዘዴት ነው የምንለብዳው።
አዎ ምንድነው ችግሩ? ካሽአውት አይከ- አይከፍትም።
አሁን ደውለህልን ነበር?
አዎ አሁን ያክልኝ አዎ ካሽአውት አይሰራም። ብዙ ጨዋታ ስሜቴ ትንሽ ቀራ፣ ግን ካሽአውት አይሰራም።
ማን ነው ያልከኝ? ስምህን እ ስምህ አብዲ- ስምህ ማን ነው?
አብዲ ፈታ አሁን I send you Telegram ID
አብዲ ፈታ ማን ነው?
አብዲ ፈታህ እስማኤል
እ የታየኝ አይደለም።
አ አይደለም አዎ በዜሮ ዘጠኝ ዜሮ ሶስት በሚለው ነው የላከው።
አው ስልክ ንገር
ዜሮ ዘጠኝ
አስራ ሶስት ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ አስራ ሶስት
እሺ ዜሮ ዘጠኝ አስራ ሶስት
ሀያ ሁለት ሀያ አምስት ሀያ አምስት ሀያ አምስት ሀያ አምስት ዜሮ ሶስት እሺ
check
እስቲ screenshot አድርገህ ላክልን።
አ cashout የሚለውን
አሁን ይሰራል?
scr- screenshot አድርገህ ላክልን ስንት ጨዋታ
እ ስንት ጨዋታ
screenshot አድርገህ ላክልን። ትኬት ታይቱ screenshot- እየመጣልን አይደለም። አዎ እሺ እሺ I send you አሁን እስቲ ቆይ አንዴ ጠብቀኝ።
እሺ